ሰላም ጤና ይስጥልኝ።
አብሮ ይስጥልን እ ሳሚ አዩ
አ እ ከ WePlus Solution ነው የምደውልልህ።
አ እ WePlus Solution applic- Solution የ application አችንን download አድርገህ ነበረ።
አ እ download ያደረግከው እ ለአሽከርካሪዎች የተዘጋጀ መተግበሪያ ነው እና አሽከርካሪ ነህ ወይንስ ለመጠቀም ነበረ download ያደረግከው?
አይ አሽከርካሪ አይደለም።
እሺ፣ አሽከርካሪ ካልሆንክ አሁን ያለህን application እ dow- እ delete አድርገህ WePlus Solution user የሚል አለ። so WePlus Solution user ላይ ሶስት መቶ ሀምሳ ጨዋታ እና አርባ አራት አገልግሎት በተጨማሪ የትራንስፖርት አገልግሎት ማግኘት ትችላለህ። እ እንዲሁም ደግሞ አሸናፊ የሚያደርገውን referral code የምታገኘው WePlus ም።
Solution user የሚለው application ላይ ነው።
እንጂ provider የሚል አይደለም።
አይደለም provider ለ provide service provide ለሚያደርጉ ለአሽከርካሪዎች ነው።
ም፣ እሺ በቃ እሺ መልካም ቀን።
እሺ በቃ